Hello
አቤት ሰላም ጤና ይስጥልኝ። ቴሌቪ
አጠቃቀሙ አሁን የደወልኩት ስላላወቅኩት አዲስ tech ስለሆንኩ ያው ስለ መረጃ ማወቅ ፈልጌ ነው።
በምን ነበረ game ኡን መጫወት ጀምረዋል?
ገና አዲስ ነኝ። አጠቃቀሙ ስላልጀመርኩበት ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ መመዝገብ ነው። ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ መምረጥ ነው። አማርኛና እንግሊዝኛ አለ።
አዎ
አዎ
እሺ፣ አመሰግናለሁ።
ችግር የለም።